ሰላም ጤና ይስጥልን Best Bet።
አሁን በዚህ ስልክ ደውዬ ነበር።
እሺ በቴሌግራም ዜሮ ሶስት ቤቱ ላይ ልክ ያለው ኮዷን ዲፖዚት ብር ምንድን ነው አልገባልኝም።
የላከው? ምን ብር አልገባልኝም።
እኮ የምን ብር ዲፖዚት ነው አድርጌ ያልገባልህ? እሺ deposit ነበር ያደረኩት ሰባ ብር።
እሺ እሺ
ከዛ ብሩ አልገባም። ቴሌግራም ላይ ደግሞ በዜሮ ሶስት ቤቱ ስልክ ላይ message ኡን ላከው deposit message ኡን አዎ እንትኗ ኮዷን ልኬያታለሁ። ቁጥሯን ስልኳ screenshot ስለማታረግ እሺ ኮዱን ልኬላችኋለሁ።
በቃ እናየዋለን። እሺ ብዙ ስላለ ነው ብዙ text እንዳንተ ያልገባላቸውና እና ኳስ ካመለጠኝ በኋላ ምን ያደርግልኛል?
እኮ የሁሉንም እያስተናገድን ነው አባት።
በቅዳሜ ቀን እንደዚህ ታደርጉናላችሁ? እሺ ይሁን።
እሺ እናሳውቃለን። ለማንኛውም ለቻፖች እየመለሱልን ነው።
እሺ